CT scan አለ እንዴ? hello CT scan
አለ ነው።
ሀካም ክሊኒክ ነው።
እሺ
እሺ አዎ። አሁን መምጣት እንችላለን?
ይችላሉ። አዎ፣ እስቲ ሌላ ስልክ ልስጠውት።
አዎ አዎ።
እሺ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አምቡላንስ ይፈልጋሉ ወይስ?
እ- እሺ ቆይ እስኪ ያ እንደውላለን እስኪ መልሰን እሺ እሺ አውሯቸው እሺ
ሰማንያ ዘጠኝ